hello ጤና ይስጥልኝ ቃልኪዳን ነኝ ከቤስት ቤት ምን ልርዳው?
አዎ transfer አድርጌ አልገባልኝም።
በስልክ ቁጥር ነው?
አይደለም በሌላ ነው።
እሺ ይንገሩኝ ስልክ ቁጥሩ
ዜሮ ዘጠኝ አስራ አምስት እሺ
ሰባ ስድስት እሺ
አስራ ስድስት
እሺ
ዜሮ ሰባት
ስንት ብር ነው?
አንድ ጊዜ ሁለት ሺህ አንድ ጊዜ አራት ሺህ
እሺ አንዴ መስመር ላይ ጠብቁኝ።
እኔ ነጭ ሆንለ አይታያለ
እሺ process ላይ ነው ይገባልዎታል።
ወደ አቢሲኒያ እና ወደ እንትን ነው አይደለ? ወደ ይበር
እሺ አንደኛው ወደ ዜሮ ዘጠኝ አስራ አምስት ሰባ ስድስት አስራ ስድስት ዜሮ ሰባት ነው።
አዎ